መልሶ እነሱ ሲደውሉልኝ ነው
ሄሎ ሄሎ ሄሎ
አቤት ጤና ይስጥልኝ
አብረሽ ትተ ከድር አጋር ነበር ምደውሉ አባይ ቴሌቪዥን
አዎ ተደውሎልኝ ነበረ ኦኬ
ምን ላይ ነው እሱ የምመዘገበው ድረገጹ የምንድን ነው W W ድል ገብቶኛል ገበያ dot com
የምን YouTube ነው ወይስ ምንድን ነው website
እ?
website
website ላይ ማለት ነው አዎ ግን ሲሙን ይሄን አልጠቀምበትም ነበር እና በሞክርም እምቢ ብሎኛል በሌላም ምናልባት ትችላለ አማራጭ አለ
በሌላም ሲም አማራጭ- ትችላለ
ታዲያ እንዴት ንገረ ምናልባት ክፍለ ሀገር ነው ያለሁት አሰላ አካባቢ እዛ ይደርሳል አይደል?
connection ሊሆን ይችላል አዎ
አሰላ
አዎ connection ነው ሊሆን የሚችለው። ስለዚህ ተመዝገብና እዛ ላይ መልሰህ ደውልልኝ። እሺ
እስኪ ተገባ እሺ እሺ